ያስጥልን ቤተሰቤት
ያልዘገገዘ ትኬት ነበረኝ።
ቲኬት አዎ እሺ፣ ካሻር ኮዱን ትነግረኛለህ?
አዎ አስራ አራት
እሺ፣ አንዴ
እሺ
እሺ፣ አስራ አራት
አስራ ዘጠኝ አስራ ዘጠኝ ሀምሳ ስድስት ሀምሳ ስድስት ሰማንያ ስምንት ሰማንያ ስምንት ሌላ ትኬትም አለኝ በዛው።
እሺ፣ አንዴ ይሄኛውን ልይልህና ቀጥላ አትነግረኝም?
እሺ እሺ እሺ አ ይሄኛው ለውስጥ ነው። እሺ ሶስት ሶስት ጨዋታዎች ቀይ ናቸው። አሁን አርምልሃለሁ።
እሺ ሌላውን ለማለት እነግርሻለሁ።
postponed የሆኑ ጨዋታዎች አሉ፣ ግን already ሶስቱ ቀይ ስለሆነ ለውስጥ ነው።
በቃ እሺ ችግር የለውም። እሺ እሺ ቀጣዩ ትነግረኛለህ?
እንደዛውም አስራ አራት አስራ ዘጠኝ አስራ አራት አስራ ዘጠኝ አርባ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ አዎ